ምን እና ታዲያ በእግሬ ልሂድ ከዚህ ወይራ ሰፈር ዝም ብለሽ
ያው ቡና ቡና ፍሩት ካፌ ነው።
አዎ።
እሺ ከ BeU Delivery ነበር የምደውለው ወይ እሺ
እ በ order number ሰማንያ አራት ዜሮ ሰባት ሰባ እ
በ order number ሰም- በ order number ሰማንያ አራት ዜሮ ሰባት ሰባ ሁለት order አውጥ ታዛችሁ ነበር አይደለ?
አዎ ወስዷል።
ወስዷል። አሁን ልጁ አስ- እ እየከፈሉ ነው የሚሄዱት ከዚህ በፊት driver ኦች እናንተ ጋር order ሲኖር።
በብዛት ሲመጡ አዎ ከፍለው ነው ይዘው የሚሄዱ
እሺ ዋጋው ስንት ነው አጠቃላይ ያስከፈላችሁት የዚህ order?
ሶስት መቶ ዘጠና አምስት ብር እናንተ ጋር በፊት የገባው ዋጋ ግን እ፣ የገባው ልክ አሁን አይደለም።
ጨመረ ነው እ
okay ተነግራችሁ እንደጨመራችሁ
ዋጋ ጨምረንም እና ደግሞ የረመሴ ሶስት ሰላህ ነው እንትኑ ብቻ እ፣ ክሮሳንቱ ይዜ ሳንዱቹ ማለት ነው እና ቴክኖሎጂ ተጨምሮ ነው እ?
ሌላ
ሶስት መቶ ዘጠና አይደለ አጠቃላይ ሶስት ሶስት መቶ ዘጠና አምስት ብር ነው አይደለ አጠቃላይ አዎ
እሺ አመሰግናለሁ